ኮሮና ቫይረስ ከተከሰተባቸውና ከተዛመተባቸው ሀገሮች ወደ ኢትዮጵያ የገቡ ከዘጠኝ መቶ በላይ ሰዎች የጤና ክትትል እየተደረገላቸው መሆኑን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት አስታውቋል። ሙክታር ጀማል ዝርዝር አለው።
ኮሮና ቫይረስ እና በእሱም ምክንያት የሚከሰተው ኮቪድ-19 እንዳለባቸው ከተገለጸባቸው ሀገሮች ወደ ኢትዮጵያ የሚገቡ መንገደኞች የጤና መረጃ ቅጽ እንደሚሞሉና ለ14 ቀናት ተነጥለው ቆይተው የጤና ክትትል እንደሚደረግላቸው 751 እንዲወጡ መደረጉንና 932 ሰዎች ደግሞ የጤና ክትትል ላይ እንደሚገኙ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ በሰጠው መግለጫ አስታውቋል። ሰባት አዳዲስ ጥቆማዎች ለኢንስቲትዩቱ የድንገተኛ ህብረተሰብ ጤና አደጋዎች ምላሽ ማስተባበሪያ ማዕከል መድረሳቸውን ዋና ዳይሬክተሩ ዶክተር ኤባ አባተ ገልጸዋል። በሁሉም ጥቆማዎች ላይ ከተከናወነ የማጣራት ስራ በኋላ በሶስት ሰዎች ላይ የበሽታው ተመሳሳይ ምልክት ታይቶ እንደነበረ ለይቶ በማቆያ ስፍራ ሆነው ክትትልና የላብራቶሪ ምርመራ ከተደረገላቸው በኋላ ነፃ መሆናቸው በመረጋገጡ ወደ ህብረተሰቡ እንዲቀላቀሉ መደረጉንም የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ገልጸዋል።
የዓለም ተለዋዋጭ ሂደትን ታሳቢ በማድረግ በፊት ቻይና ላይ focus አድርጎ የነበረው የዚህ የኬላ ላይ screen የማድረጉ እንዲሁም ደግሞ ለ14 ቀን ክትትል የማድረጉ ሂደት አሁን አድማሱን አስፍቶ አራት ሀገራትን እዚህ ውስጥ ጨምረናል። ማንኛውም መንገደኛ ከ South Korea የሚመጣ ከጣሊያን የሚመጣ ከጃፓን እንዲሁም ከኢራን የሚመጣ መንገደኛ አስፈላጊውን formality ካሟላ በኋላ ነው ወደ ኢትዮጵያ ሊገባ የሚችለው። ከገቡም በኋላ የጤና ሂደታቸው ለሁለት ተከታታይ ሳምንታት ለቻይና መንገደኞች ስናደርግ የነበረው ሂደት ውስጥ እንዲገቡ ተደርጓል። ይሄ ስራ እንግዲህ ከአምስት ቀን በፊት የተጀመረ ነው ያለው። ስለዚህ ከነዚህ ሀገራት የሚመጡትን ቻይናንም ስንጨምር እንግዲህ ከአምስት ሀገራት የሚመጡ መንገደኞችን በዚሁ ክትትል ውስጥ የምናሳለፍ ነው የሚሆነው።
ከጥር 15 ወዲህ ባሉ አርባ ቀናት ውስጥ ዘጠና ጥቆማዎች ለድንገተኛ ህብረተሰብ ጤና አደጋ ምላሽ ማስተባበሪያ ማዕከል መድረሳቸውን የገለጹት ዶክተር ኤባ ሁሉም ጥቆማዎች እንዲጣሩ ተደርጎ በሀያ አራቱ ላይ በሽታው ከሚያሳያቸው ጋር ተመሳሳይ ምልክቶች በመታየታቸውና ቫይረሱ ከተዛመተባቸው ሀገሮች ጋር የጉዞ ታሪክ የነበራቸው በመሆኑ በተለያዩ ጊዜዎች ለይቶ ማቆያ ማዕከል መቆየታቸውንና ምርመራዎቹ ከቫይረሱ ነፃ መሆናቸውን ማረጋገጣቸውን አስታውቀዋል። የግንዛቤ ማስጨበጫ ስልጠናዎችና የማብቃት ስራዎች ለኢትዮጵያ አየር መንገድ የበረራ ሰራተኞች እንዲሁም ከሁሉም ክልሎች ለተውጣጡ የላብራቶሪና የጤና ባለሙያዎች በፌዴራልና በክልል በተጠናከረ ሁኔታ እየተሰጠ መሆኑንም ዳይሬክተሩ ተናግረዋል። በየብስ ኬላዎችና በአውሮፕላን ጣቢያዎች ላይ የሚደረጉት የመለየትና የምርመራ ስራዎች መጠናከራቸውን ከዓለም ጤና ድርጅት የተለገሱ የቫይረሱን መዛመት ለመከላከል የሚያገለግሉ ግብዓቶችና ለመለየት ስራ የሚውሉ የሰው ሙቀት መለኪያ መሳሪያዎች ለክልሎች ለሆስፒታሎችና ለመለያ ቦታዎች እየተሰራጩ መሆናቸውንም ዶክተር ኤባ አባተ ገልጸዋል።
እንግዲህ በሽታው ኢትዮጵያ ውስጥ እስካሁን አልገባም። ነገር ግን አልገባም ማለት ነገሮች ይለዋወጣሉ። አሁን 67 ሀገራት በዚህ በሽታ ተጠቅተዋል። ወደ አፍሪካም ከመጣን ሶስት ሀገር በዚህ ተጠቅተዋል። ከስድስት በላይ case ኦች አፍሪካ ውስጥ ተከስተዋል። ስለዚህ ኢትዮጵያ ውስጥ ሊገባ የሚችልበት መንገድ የለም ልንል አንችልም። ይሄ ነገር ግን ቢገባ ማህበረሰቡ ምንድን ነው ማድረግ ያለበት? ይህንን ጥንቃቄ ቀድሞ ማወቅ ነው። ስለዚህ ዓለምም እየተከተለበት ያለው መንገድ በተለይ ደግሞ በሽታውን ከማስፋፋት አንጻር ትልቅ ተጽዕኖ እየፈጠረው ያለው ምንድን ነው? የማህበረሰብ ስጋት፣ አላስፈላጊ ስጋትና ይሄን ደግሞ ለመቅረፍ ስለ በሽታው ምንነት ቅድመ ጥንቃቄ ቀድሞ ማወቅ የሚቻልበት መንገድ ካለ በቀላሉ ይሄን ለመከላከል ማህበረሰቡ ራሱን ስለሚያዘጋጅ ዋናው ስጋትና መረበሽ ሳይሆን ለዛ የሚያስፈልገውን ቅድመ ጥንቃቄ ማድረግ ነው።
የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከአዲስ አበባ ጤና ቢሮ ጋር በመተባበር አዲስ አበባ ውስጥ ለሚገኙ 655 የጤና ባለሙያዎች በአምስት ዙር ኮሮና ቫይረስንና ኮቪድ-19ን መከላከል ስለሚቻልበት ሁኔታ ስልጠና እየተሰጠ መሆኑም ታውቋል። ህብረተሰቡ የእጆቹን ንጽህና በመጠበቅ በውሃና በሳሙና አዘውትሮ በመታጠብ ባልታጠቡ እጆች አይኖቻቸውን፣ አፍንጫና አፍን ባለመነካካት የቫይረሱ መዛመት ወደ ተነገረባቸው ሀገሮች ሄደው የነበሩና የበሽታውን ምልክት የሚታዩባቸው ሰዎች ሲያጋጥሙ ባለመነካካትና ከአንድ እስከ ሁለት ሜትር ርቀት ባለማቅረብ የቫይረሱን መዛመት ሰው እንዲከላከል ዶክተር ኤባ መክረዋል። ሚኒስቴሮች አባል የሆኑበት ብሔራዊ ግብረ ኃይል ኮሮና ቫይረስ ለመከላከል ክትትል እንደሚያደርግ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ አስታውቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።